ጤና ይስጥልኝ ሁሉ ስፖርት በምን እርዳዎት
ጤና ይስጥልን። cash out አጣሁኝ እኮ ሆን አድርጌ cash out ለማድረግ
ምን withdraw ነው cash out
ማለት ነው። ዲፕ ዲፕ withdraw ለማድረግ እሺ የ branch withdraw የሚል አለ አይደለ?
ባንክ የለም፣ ሄሎ ካሽ ብቻ ነው ያለው።
branch የሚል አለ።
branch እኛ አካባቢ ዝግ ነው። branch አይ እኔ branch ሂዱ እያልኩት አይደለም። branch የሚል አለ። እዛው ላይ ገብተው የብር መጠን ሲጽፉ coupon code ይሰጡታል።
እሺ እሱን coupon code እና የቴሌ ብር ስልክ ቁጥሮን ስሞትን አድርገው ቴሌግራም ላይ ይላኩልን። እናወጣለን።
በዚህ አይ ዜሮ ዘጠኝ ሰባ ስምንት ያዙ
አለያ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት እሺ። ሌላ ልጆች ደግሞ deposit የሚፈልጉም አሉ መሰለኝ።
deposit ከሆነ ደግሞ ስልክ ልስጦት ያዙና በዛ ስልክ deposit ያድርጉና ከዛ እ አሁን በሰጠሁት የቴሌግራም ስልክ አለ አይደለ? እዛ ላይ ያስገቡበትን ደረሰኝ ፎቶ አንስተው ይላኩልን።
አ እሺ ቁጥሩን ሰላሳ ሁለት deposit የሚደረግበት አዎ
እሺ ዜሮ ዘጠኝ ሰላሳ ሁለት እ ሰላሳ አምስት እ አስራ ዘጠኝ እ ስልሳ ስድስት
እሺ
በቃ